ጤና ይስጥልኝ ኢቲኤስ የበረራ መረጃ ማዕከል እባክዎት ምን እንርዳዎት?
ከሐሙስ ከመቀሌ ወደ አዲስ አበባ ለቀጣይ ሳምንት ፈልገን ነበር እና ይኖራል።
እስኪ ሌሉት
እሺ።
ለቀጣይ ሐሙስ ነሩኝ ይቅርታ።
አዎ፣
እሺ፣ ለአንድ ሰው ነው የፈለጉት?
አንድ ሰው
እሺ፣ ደርሶ መልስ ነው ወይስ መሄጃ ብቻ?
እ እ ማለት መምጫ ብቻ መምጫ።
መሄጃ ብቻ። እሺ። እ፣ ከአዲስ አበባ መ- የት ነበሩኝ? ይቅርታ።
ከመቀሌ አዲስ አበባ ከመቀሌ መነሻ መቀሌ መነሻ መቀሌ መዳረሻ አዲስ አበባ።
እሺ፣ እያየሁት ነው። እሺ፣ system ትንሽ ሲያስቸገረኝ ነው። አንድ ደቂቃ።
እሺ፣
እሺ፣ የሚመርጡ ሰዓት አለ ወይስ ያ- ያ- ያለውን ንገሩት? ጠዋት፣ ከሰዓት ወይስ ወደ ማታ ላይ?
ከሰዓት ከሰዓት በኋላ። እሺ፣ ከሰዓት በኋላ አዎ፣ እ፣ ከሰዓት እሺ፣ ስምንት ሰዓት ከስምንት ሰዓት ከሩብ ከአምስት የሚነሳ አለ።
ስምንት ሰዓት ከአምስት በቃ እሱ ይሁንለትና ልንገር ላሳውቅ።
እሺ፣ አምስት ሺህ አስራ ሶስት ብር ነው እሱ።
እሺ፣ እሺ፣ ይኸው አሳውቂ። አሁን መልሼ ልደውል።
እሺ፣ ደውል መልሰው።
እሺ እሺ